hello ጤና ይስጥልኝ ቤስት ቤት ቃል ኪዳን ነኝ። ምን ልርዳው?
ዲቦራ ነዋ።
ቆይ አንዴ እሺ፣ መስመር ላይ ጠብቁኝ።
ጤና ይስጥልኝ ዲቦራ ነኝ።
አሁን ደውልኛል። ልጅ ቤስት ቤት እንትን account አውቀት እንዲ ያለ
ቴሌግራም ላይ አውርታኝ ነበር።
አዎ ማን በሚል ስም ነበር ያወራኝ? ይቅርታ እ ማን በሚል ስም ነበር ያወራኝ? ቴሌግራም ላይ ያንተ ሰላም።
ቴሌግራም።
ሰላም okay እሺ። ምንድን ነው የሚልክ?
form አስገብቼለት አያስገባኝም። login አይለኝም፣ አያስገባኝም።
ቁጥር ምናምን password ምናምን አስገብተክ አዎ እሺ እንደዚህ እና ስልክ ቁጥሩ ዘጠኝ ብለህ ትጀምረዋለህ ታስገባ ማለት ነው። ዜሮ ዘጠኝ ሳስገባ ምናምን ዘ- ዘጠኝ።
አዎ ከዛ password ደግሞ የመጀመሪያ letter capital letter ታደርጋታለህ።
እሺ።
ከዛ አንድ ሲም አንድ ቁጥር ይኖረው። እሺ አንድ ቁጥር ሌላውን cap- በ letter ነው የምናደርገው።
ፊደል ማድረግ ትችላለህ፣ ቁጥርን መቀላቀል ትችላለህ። ግን የመጀመሪያዋ ፊደል capital letter መሆን አለባት።
አዎ፣ ስምንት digit ማለት ነው።
አዎ ስምንት digit፣ አንድ symbol እና አንድ ደግሞ ቁጥር ይኖረው። ሁሉንም ፊደል አድርገው።
እሺ፣ እንደዛ ሞክረውና ካልሰራልህ ጻፍልኝ ቴሌግራም ላይ።
እሺ።
እሺ ስለደወልክ እናመሰግናለን። መልካም ምሽት።